ሄሎ ሰላም ጤና ይስጥልን። ቴሌቪዥን
ሄሎ ሄሎ፣
አቤት አቤት።
ሰላም ይሰማል።
ሰላም እንትን ጥያቄ ለመሳተፍ ፈልጌ ነበር።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ። መጀመሪያ
አይቺ
አንድ ቁጥር ላይ ለመመዝገብ የሚል አለ። ሶስት ቁጥር ለመጫወት
አይቺ ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። ጥያቄና መልስ በ coin ነው የሚጠቀሙት። coin ለመግዛት ሁለት ቁጥር ላይ ያለው ጥያቄና መልሱን በተከታታይ አስር ሲመልሱ ትኬት ይሸልሞታል። በትኬት ደግሞ የሚያሸልም ጨዋታ እድሎትን ይሞክራሉ።
እሺ እሺ መልካም እድል።